ጤና ይስጥልኝ።
ሀሎ ጤና ይስጥልኝ።
ኢማን ኖት?
አዎ እሺ ምን ካሪስፔ ነው ይባላል?
የምደውልልዎት።
እምነት ያው ካሪስፒ አሁን ደውዬላችሁ ነበር። አዎ እሺ ረድኤት እባላለሁ። አሁን እያረጋገጥኩሎት ነበረ። ምንም የተሰጠን ምላሽ የለም።
እም፣
ስለዚህ ምናልባት እ፣ የ headquarter ኡን location የሚፈልጉ ከሆነ ልስጦት።
አዎ እፈልጋለሁ።
እሺ ወደ ቦሌ መድኃኒዓለም አካባቢ ነው ያለው።
እም፣ ዋርካ building እም።
አምስተኛ floor ላይ
ዋርካ building አምስተኛ floor ላይ ቦሌ ምን አለ አምስተኛ floor ወደ ቦሌ መድኃኒዓለም መንገድ።
አውቄዋለሁ። አዎ እሺ ደንበኛችን በጣም ይቅርታ።
ቁጥር አለው።
ምን አሉኝ?
የቢሮ ቁጥር አላቸው።
የተቆራረጠ ነው ደንበኛችን። ምን አሉኝ?
ቁጥር አላቸው ወይ? ቢሮ ቁጥር አልነገርሽኝም።
አዎ አምስተኛ floor ላይ ነው።
እም፣ በቃ ነገ የስራ ሰዓታችሁ ሁለት ሰዓት ነው ሶስት ሰዓት ነው መግቢያው?
እርሱን እ፣ እርግጠኛ አይደለሁም ደንበኛችን።
እም፣ ምናልባት አረፋደው ይሄዱ።
አዎ ግን አሉ። ነገ ሰኞ ነው ክፍት ነው።
አዎ ክፍት ነው።
እም፣ እሺ
እሺ እናመሰግናለን። መልካም ምሽት ይሆንልዎት።